ሄሎ ሄሎ፣ ጤና ይስጥልኝ። ይልቃል ሄሎ ሄሎ ይልቃል
ስማ፣ ሄሎ ሄሎ፣ አይሰማም።
አትዩ
ሄሎ
አሮን ነን ባቤ
ኦኬ፣ ይልቃል ነክ።
አዎ፣ እሺ እ ዊ- ከዊፕላስ ሶሉሽን ድርጅት ነበር ምደውልልህ።
ሰዋ ሰዋ
መተግበሪያችንን አውርደህ ነበር። አሽከርካሪ ነው ወይስ ተጠቃሚ ነህ?